ጤና ይስጥልን ዋሽንግተን የህክምና ማዕከል
እንደምን ነው?
እግዚአብሔር ይመስገን።
እዚህ በር ላይ የቆሙት ልጆች ሰውን ውሻ፣ ሌባ ብሎ መሰደብ ነው እዚህ የቆሙት ወይስ ስነ ስርዓቱን ለማስጠበቅ ነው?
ይቅርታ ቅሬታ ነው።
አዎ
እሺ ማ- ጥበቃው ነው።
አዎ፣ ጥበቃው ነው ውሻ፣ ሌባ ነው ያለኝ ሰው እዚህ የተሰበሰበበት ቦታ።
እሺ እሺ፣ አሁን ነው።
አዎ፣ አሁን ነው።
እሺ እሺ፣ እናስተላልፋለን። እሺ ሰው ይቅርታ ሰው ነው በጣም እንጂ ውሻ አይደለው።
እሺ በጣም ይቅርታ። እ፣ አያቀኝም፣ እሱንም አላውቀውም። እ፣ ሌባ ውሻ ነው የሚለው።
እሺ እሺ፣ ስለ ስድቡ በጣም ይቅርታ። ሀሳቦትን እናስተላልፋለን።
እሺ እሺ በጣም ይቅርታ።